ይኸውልሽ አራት ኪሎ ወደ ፒያሳ ስትወጪ
እሺ አራዳ ክፍለ ከተማ አለ።
እሺ ከክፍለ ከተማው ጀርባ ነው። አሁን በደንብ አስታወስኩት።
እሺ ውዳሴ ነው አይደለም አሁን ያልሽው ከአራዳ ክፍለ ከተማ ፊት ለፊት አይደለም፣ ጀርባ ጀርባ ክፍለ ከተማው አለ አይደለ?
እም፣ ከክፍለ ከተማው ጀርባ ላይ ነው፣ አርሾ አጠገብ ማለት ነው።
እሺ ፈልጌ አርሾ አርሾ ራሱ ይመስለኛል በሌላ ስያሜ
አርሾ አርሾ ነው አርሾ መሰለኝ ራሱ ስያሜው በእንጂ ይሄ አሁን ባልኩሽ አብሪቬሽን ይጠራ እንጂ እንደሱ ይመስለኛል። እና ከዚህ በፊት ዋናው ሄደህበት አንቺ ታውቃለህ?
ይኸውልሽ ኪሎ አዎ ሄጄበታለሁ።
እሺ እኔ ወል ቦታው ላይ እ፣ ስንሄድ ለአምቡላንሱ አልቸገርም። ለአንቺ ኪሎ ሜትር ግን እንድትወስጂ በእርግጠኝነት የምነግርሽ ክፍለ ከተማው የአራዳ ክፍለ ከተማው አጠገቡ ጋር ነው ያለው።
እሺ ርቀቱን በዛ ያዥ።
እሺ
በቃ አስጠኝልኝና እንዲነሱ አሁን ክፍት ቦታ አግኝቼ ነው እሺ ለእነሱም እንዳላቆያቸውና ዋጋውንም አምቡላንሱንም እንድታፈጽኝልኝ።
እሺ እሺ፣ አመሰግናለሁ።